ማርዬ ድንሽን ነው
ሄሎ ሄሎ፣ ሰላም ተቋረጠቦት፣ ይቅርታ። የአጃክስ ብር ነው ያሉኝ አይደለ? ፌል ያደረገ ኖ የአጃክስ ሳይሆን የሽንኩርት ነው። በእኔ ግሩፕ ሊደሩ ራሄል የሚል ግሩፕ እሺ፣ እንጋሪ ቁጥር ዜሮ ዘጠኝ ስልክ ቁጥር
ስልሳ አምስት ዜሮ ዘጠኝ ስልሳ አምስት ሀምሳ ዘጠኝ እሺ፣ ሀምሳ ሶስት
ሀምሳ ዘጠኝ ያሉኝ። እሺ፣ ሀምሳ ሶስት
እሺ፣ ዘጠና አንድ
okay። አሁን በደወሉበት እየወጣልኝ አይደለም። ይቅርታ ደንበኛ የምነግርሽ ምኑን ነው? የቴሌብር የከፈልኩበትን ስልክ ነው ወይንስ group order ያደረጉበትን ሳይሆን በዚህ ስልክ ቁጥር አሁን ሽንኩርት አላዘዙም። ድንች እኮ ያዘዙ- ካሳደጃክስ ነው ያዘዙ።
ያዘዝኩበትን ስልክ ልንገርሽ?
አዎ ያዘዙበትን ነው የምንፈልገው።
እሺ አንዴ እሺ
ዜሮ ዘጠኝ ዜሮ ዘጠኝ እሺ ሰላሳ ስድስት
እሺ ሀምሳ ስድስት እሺ
ስልሳ አምስት እሺ
ዜሮ አራት
ዜሮ ዘጠኝ ሰላሳ ዘጠኝ ሀምሳ ስድስት ነው ስልሳ አምስት ሰላሳ ስድስት ሰላሳ ስድስት
okay።
ሰላሳ ስድስት ሀምሳ ስድስት ስልሳ አምስት ዜሮ አራት ራሄል አዎ
ሽንኩርት fail ያደረገን ሰባ አዎ አንድ ብር።
አዎ አዎ okay እ ልክ ነው fail አድርጓል። wallet ም ላይ check እያደረኩት ነበር፣ ብሩ አልተመለሰም። ቴሌብሮት ላይ check አድርገዋል፣ አልተመለሰም።
አዎ ቴሌብር ላይ ያልገባልኝ በቃ ቴሌብር ዛ- በ- አሁን በደ- በደወልኩበት ስልክ ነው የተከፈለው በአስራ አምስት ነው fail ያደረገው። ያ ማለት ትላንት ይመለስሎታል፣ ይጠብቁ። እሺ ዛሬ ይመለስሎታል። እሺ መልካም ቀን